ሃሌሉያ ላብ ሃሌሉያ ለወልድ ለመንፈስ ቅዱስ ሃሌሉያ ላብ ሃሌሉያ ለወልድ ለመንፈስ ቅዱስ ስላሴ ዋህድ ለካህናተ ሰማይ ህብራት ይሁን ስላሴ ዋህድ ለካህናተ ሰማይ ክብራት ይሁን